ጤና ይስጥልኝ ልስፖርት ነው እባክዎ ምን ልርዳዎት?
ጤና ይስጥልኝ ደውዬ ነበር አሁን ትንሽ ቆየት ብዬ እሺ
አንድ ሺህ ከቴሌ ብር ወደ ወደ ስፖርት መድቤ ነበር እምቢ ብሎኝ ከዛ ቴሌግራም ውስጥ ገብቼ አጠቃቀሙ እምቢ አለኝ አልከፍትም አለኝ ኮድ እንዴት እንደም እንደማስገባ እምቢ አለኝ
የቴሌግራም
አዎ
ቴሌግራም ከፍተው አያውቁም ነው?
አዎ አዎ አላውቅም
እኮ create ያደርጋሉ አሰሙትን ጠዋት ነው ያስገባችሁ አንድ ሺህ በ Chrome ነው የምጠቀመው
እሺ በሌላ ሰው ቴሌግራም ይላኩልናል በሌላ ሰው ቴሌግራም screenshot አድርገው ይላኩልን የእርሶን
የቴሌ ብር እንትን ነው አዎ እሱን screenshot አድርገው በሌላ ሰው ቴሌግራም ይላኩልን
እሺ እሺ